ልማሪ ፓፓ
አቤት ጤና ይስጥልኝ።
ምን ዘጋሁት? እመቤት
መኪና ሽያጭ አለ ብለውኝ ቁጥሩን ሰው ነው የሰጠኝ።
እሺ፣ ምን አይነት መኪና ፈልገው ነው?
ፒክአፕ
እኮ double ጋቢና ነው ያለን። Hilux
Hilux ነው ያለው።
አዎ፣ Hilux double ጋቢና ቶዮታ አለን።
የለም።
በቶዮታ ቶዮታ ምን
Toyota pickup ነው።
Nissan ወይ Hilux ሳይሆን Nissan
Nissan አሁን ላይ የለንም። እመቤት ሰሞኑን ግን ይገባል።
Hilux ብቻ ነው ያለው አሁን።
አዎ፣ double ጋቢና Hilux ነው ያለን።